ጤና ይስጥልኝ። አሪፍ ቤት ሎዛ ነኝ። ባኮን ልርዳው?
አሁን እንደውላችሁልኝ የነበረና አሁን እሺ እ ስሞትን ማን ልበል ደንበኛችን ድጋሳ እሺ እ አቶ ዱጋሳ ብሮት እንደተመለሰ ከባለሙያዎች መረጃ ስለደረሰን ነው። ከሁሉ ስፖርት ጋር contact አድርገው active እንዳደረጉሎት እ ስለነገሩን ነው የደወልንሎ።
active እናደርጋለን ነው ወይስ አድርገናል? ነው?
active አድ- እንዳደረጉሎት ለባለሙያዎቻችን አሳውቀዋቸዋል።
አድርገናል ብሎት አዎ አዎ፣ ትንሽ ከታገሱ ብሩ wallet ኦ ጋር ይመልሳል።
ከሁለት ቀን ምናምን ሆነ። ቆይ ስልካቸውን ላይ እንችላለን።
እውነት ነው። አይ ከተስተካከለ ከሁሉ ስፖርት ከተስተካከለ እ ዛሬም active ሊሆን ይችላል። ወደ ብሮት ሊመለስ ይችላል ወደ wallet ኦ።
so አሁን ነው ያስተካከሉት ገና።
አዎ አስተካክለውታል። active ነው ያደረጉት። ጉዳዩ ከኛ ጋር ተስተካክሏል።
አሀ፣ ከሁሉ ስፖርት active መደረግ ነበር የሚቀ- የሚቀረው እነሱ አስተካክለውታል። አሁን አሁን አሁን ነው ያስተካከሉት።
አዎ okay፣ እንደዛ ከሆነ እሺ።
አሁን ያስተካክል።
በጣም አመሰግናለሁ። በጣም እሺ አመሰግናለሁ።
እሺ፣ እኛም እናመሰግናለን ስለ ደውሉ ደንበኛችን። መልካም መልካም ቀን። አሜን። እሺ